ሄሎ
ጤና ይስጥልን። በኛችን ከቢጃ ኢትዮጵያ ነው የምንደውልልዎት።
አቤት ከቢጃ ኢትዮጵያ ነው የምንደውልልዎት። ሞታል።
ስምህ ከቢጃ ኢትዮጵያ ነው የምንደውልልዎት።
ሰላም ነው?
ሞታል።
ዘር መስገድ ከምንድን ነው ያሉት?
በኛችን እየሰማሁት ነው። ቢጃ ኢትዮጵያ ናችን።
ሄሎ ቢጃ ኢትዮጵያ አይሰማዎትም?
አይስማማም።
ከቢጃ ኢትዮጵያ ነው የምንደውልልዎት።
እሺ ምን ልታዘዝ?